ልጄ ሆይ ሕጌን አትርሳ፣ ለሥጋ ጥቅም ሳትሳሳ ልጄ ሆይ ቃሌን ብትቀበል ትእዛዜን ሸሽገ ብትይዝ ጆሮ ጥበብን እንዲያዳምጥል ልብህን ወደ ማስተዋል ታዘነብላል። ልጄ ሆይ ሕጌን አትርሳ፣ ለሥጋ ጥቅም ሳትሳሳ የአምላክን እውቀት ታገኛለህ። እግዚአብሔር ጥበብን ሲሰጥ የፍቅርን ጎዳና እንድትጠብቅ ለወንጌል የጽድቅ ጥሩርህን አጥልቅ።
ትእዛዛቴ ይጠበቁ ካንተ መንፈስ እንዳይርቁ ልጄ ሆይ ልጄ ሆይ ሕጌን አትርሳ፣ ለሥጋ ጥቅም ሳትሳሳ
ልጄ ሆይ ሕጌን አትርሳ፣ ለሥጋ ጥቅም ሳትሳሳ
ምሕረት እውነት ካንተ አይራቅ፣ በልብ ጽላት ትእዛዜ ይጠበቅ። በመንገድ ሁሉ እወቀው እርሱን በፍጹም ልብ ለእግዚአብሔር ታዛዥ በመሆን
ትእዛዛቴ ይጠበቁ ካንተ መንፈስ እንዳይርቁ ልጄ ሆይ
ልጄ ሆይ ሕጌን አትርሳ፣ ለሥጋ ጥቅም ሳትሳሳ። ልጄ ሆይ ሕጌን አትርሳ፣ ለሥጋ ጥቅም ሳትሳሳ። ትእዛዛቴ ይጠበቁ ካንተ መንፈስ እንዳይርቁ ልጄ ሆይ